ሄሎ
ሄሎ ሰላም ጤና ይስጥልን። ቤት ቤት
ሰላም፣ እንዴት ነሽ?
አለን። ምን ልርዳ?
እንትን ነበረ በቻባ በሲቢ ብር ዲፖዚት ብዬ አልገባም።
አዎ አሁን ሲቢ የተደረጉ ዲፖዚቶች እየገቡ አይደለም። ትንሽ የኔትወርክ ችግር አጋጥሞ ነው። እናስተካክላቸዋለን። እሺ ትንሽ ታገሱ ነው
ያራል ወይስ የቻባ ነው ወይስ የማይሰራው ወይስ ሲቢ ብሩ ነው?
አዎ በሲቢ የተደረገ የቻፓ አሳውቀናል። ትንሽ ጠብቁን።